ጤና ይስጥልኝ ድል ገበያ እባክዎት ምን ልታዘዝ?
ሰላም ናችሁ? እንዴት ናችሁ?
አለን አለን እግዚአብሔር ይመስገን ምን ልታዘዝ?
በቴሌቪዥን የሆነ ማስታወቂያችሁን አይቼ ደወልኩልህ።
እሺ ምን የሚለው ማስታወቂያ የት ነው የደወሉልዎት?
ይሄ በየከተማው ለ store የሚሆን ነገር እንደዚህ ማስቀመጫ ነገር ክራይ እንከራያለን ምናምን የሚል ነገር ያየሁ ይመስለኛል።
እም፣ ኪ- ኪራይ
እም፣ ክራይ ክራይ ይሁን ለምሳሌ ከውጭ አምጥታችሁ የሆነ እንትን ስት- ስት- store ማድረጊያ ነገር እንደምትፈልጉ ይገልጻል ማስታወቂያው ላይ።
እሺ
hello hello ይቆራረጣል። መልሼ ልደውል።